ሰላም ነኝ። እንዴት ዋልክ? አሪፍ ጊዜ ነው አይደል? መረጃ ፈልጌ ነበር ስለሆነ online payment
online payment online payment ውጭ ያደርሶች ክፍያ ትፈጽማላችሁ እንዴ?
ለምን?
ለትምህርት ማለት ኮርስ ማለት ነው course online ኮርሶች ኦ ሀምሳ ዶላር የሚሆኑ ኮርሶች አሉ። እነሱን ክፍያ ትፈጽማላችሁ።
አይ እንደሱ አይነት አገልግሎት አንሰጥም።
በፊት ግን በቴሌግራም አናግሬ ይቻላል ብሎኝ ነበር።
የ online payment ለባንኮች በእኛ የእኛን በመጠቀም እ
ከፈለጉት ባንኮች ወደ ፈለጉት ባንክ ክፍያ መፈጸም ይችላሉ።
OK እንጂ ክፍያ እ ለድርጅት አትፈጽሙም?
በድርጅት አንከፍልም።
OK፣ እሺ፣ እሺ።
ሌላ መረዳውስ ነገር አለ?
አይ የለም የለም።
ስለደወሉ እናመሰግናለን። መልካም ቀን።
እሺ፣